እዳለ ሰማይ ደመናማ ላይ እዳለ ሰማይ ደመናማ ላይ ትዝታዬም ደራ ባበዶቹ ላይ እቴባው ማስከረም መቅረትሽ ነው ወይ? እዳለ ሰማይ ደመናማ ላይ እዳለ ሰማይ ደመናማ ላይ ትዝታዬም ደራ ባበዶቹ ላይ እቴባው ማስከረም መቅረትሽ ነው ወይ? አይንሽ ደንከራታ አካልሽ ደንካታ ዋና አካልሽ ደንካታ አደረገው ልቤ ካላስጨረሽ ጭንቄን መተከዝ ማሰቤን መተከዝ ማሰቤን ውሃ በቀል ይዞ ይከተልሽ ልቤ ይከተልሽ ልቤ ምነው አጣሁለት የአንጀቴን ቀበቶ የአንጀቴን ቀበቶ የቆንጆ ልጅ ፍቅር በአከላቴ ደርቶ በአከላቴ ደርቶ የመውደዴን ዘመን የማፍቀሬን ወረት የማፍቀሬን ወረት ሳላይሽ ጨረስኩት ምስልሽን በማየት መስለሽን በማየት እዳለ ሰማይ ደመናማ ላይ እዳለ ሰማይ ደመናማ ላይ ትዝታዬም ደራ በአበቦቹ ላይ እቴ በማስከውረም መቅረትሽ ነው ወይ? እዳለ ሰማይ ደመናማ ላይ እዳለ ሰማይ ደመናማ ላይ ትዝታዬም ደራ በአበቦቹ ላይ እቴ በመስከረውም መቅረትሽ ነው ወይ? ብትመጭ ነበር እንጂ አብረን ብናወጋ አብረን ብናወጋ በአይነ ህሊናማ ሳስተውልሽ ነጋ ሳስተውልሽ ነጋ የሰው ጭንቀት ወግሽን አደርሽ ከጎኔ አደርሽ ከጎኔ ምስልሽን ላወሳው ይዋልላል ከአይኔ ይዋልላል ከአይኔ መናፈቅ የደራ ባሰብኝ መውደዴ ባሰብኝ መውደዴ መሸኘት ተስኖ አንድ ሰው ከሆዴ አንድ ሰው ከሆዴ ናፍቆት ያገረጣው የቀጣ ቅላቴ የቀጣ ቅላቴ እስቲ እንዴት አይረሳም አይቆርጥም ከአንጀቴን አይቆርጥም ከአንጀቴን እዳለ ሰማይ ደመናማ ላይ እዳለ ሰማይ ደመናማ ላይ ትዝታዬም ደራ በአበቦቹ ላይ እቴ በመስከረም መቅረትሽ ነው ወይ? እዳለ ሰማይ ደመናማ ላይ እዳለ ሰማይ ደመናማ ላይ ትዝታዬም ደራ በአበቦቹ ላይ እቴ በመስከረም መቅረትሽ ነው ወይ? እቴ በመስከረም መቅረትሽ ነው ወይ? እቴ በመስከረም መቅረትሽ ነው ወይ? እቴ በመስከረም መቅረትሽ ነው ወይ? እቴ በመስከረም መቅረትሽ ነው ወይ? እቴ በመስከረም መቅረትሽ ነው ወይ?